ጤና ይስጥልን አሊባባ።
ሄደው አይ ሌላ እንትን አላቸው እንደ አሁን ሰታችሁኝ ነበረ የኦራቄር እሺ ሌሎት ካላቸው ሌሎት አባት ይጠብቁኝ። እሺ ሌሎት
እሺ
ይህን ብቻ ነው ያስገቡት አባት።
እሱ ብቻ ነው።
አዎ ያስገቡት ይህን ብቻ ነው። ኦራኬሮች
እሺ፣ እሺ። ሌላ ሌላ ቶፕ ፋይበር እሱ ላይ ተመዝግቧል እንዴ?
ምናምን ቶፕ ፋይበር
ቶፕ ፋይበር
እሺ፣ ቶፕ ፋይበር ነው ያሉኝ።
አዎ
እሺ ሌሎች
ቶፕ ፋይበር ግላስ ነው። ሄሎ
መስመር ላይ ነው አባት።
አዎ
እሺ የያዙ ቁጥራቸውን ዜሮ ዘጠኝ አስራ አንድ
እሺ ሀያ አራት
ሀያ አራት
ሰማንያ ሰባት አርባ አንድ
ሰማንያ ሰባት አርባ አንድ አዎ አይ ተሳስተዋል። ሌ- ምናምን?
ሌላ ተሳስተዋል። ይሄ አሁን ባለፈው የሰጠኋቸው ስልክ ይሄ አይደል- አልነበረም።
ለእነሱ እና- እናንተ እናንተ መመዝገብ ትችላላችሁ። ድርጅቱ የኔ ነው።
ቶፕ ሄሎ።
fiber glass factory አይደለም ልክ- ፋብሪካ አይደል?
ልክ ነው፣ ልክ ነው።
አዎ ግን ሀያ ሀያ አንድ ሰባ ስምንት ሰላሳ አምስት ነው።
እሺ ንገሩኝ። ዜሮ ዘጠኝ አስራ አንድ እሺ ሀያ አንድ ሀያ አንድ
ሰባ ስምንት ሰባ ስምንት ሰላሳ አምስት
okay፣ ይሄ ነው ስልካቸው።
አዎ ያንን ሰርዙት።
እሺ እሺ
እሺ፣ እሺ።
እሺ